ሄሎ ሄሎ ሄሎ አበጅ አቤት እናት።
ይቅርታ ቅድም ስራ ላይ ስለነበረ ይጨርሱ ብዬ ያልደወልኩልዎት።
አዎ አዎ አዎ።
እሺ ቀነተ ሰከንድ ነበር የምደውልልዎት። ይቅርታ ስሞት ልበል።
እ፣ ትውልደ ብርሃን
ተወልደ ብርሃን ነው ያለኝ።
አዎ።
ተወልደ ብርሃን ማን?
ምን አልሽኝ?
ተወልደ ብርሃን ማን ተወልደ ብርሃን እኮ ያው ተ- okay ተወልደ ብርሃን ነው።
አዎ አዎ።
እሺ የአያት የአያት ስም ምን አልሽኝ?
የአያት ስም
ሄሎ ሄሎ።
አቤት ይሰማኛል። የአያት ስም ተወልደ ብርሃን ማን?
አብደላ
እሺ እ፣ ከዚህ በፊት የእውነት ሰከንድ ሳምንታዊ አሸንፈው አያውቁም አይደለ? ማለት አዎ አዎ አዎ።
እሺ፣ አሁን በምደውል የት አካባቢ ነው የሚኖሩት?
ምን አልሽኝ?
የት አካባቢ ነው የሚኖሩት?
እኔ እ፣ ወደ ጎሮ አካባቢ ጎሮ ማለት እዚሁ አዲስ አበባ ማለት ነው።
አዎ አዎ።
ስለዚህ እሺ፣ አሁን በምነግሮት ቁጥር መታወቂያዎትን ይልኩልኛል። መታወቂያትና የራሱ ፎቶ ይልኩልኛል። ቁጥር መያዝ ይችላሉ?
እ፣ text ማድረግ ትችላለሽ?
ይቅርታ አልችልም። የቢሮ ስልክ ስለሆነ እሺ ንገሪኝ። እሺ ንገሪኝ።
ሰባ አምስት ዜሮ አንድ
ሰባ አምስት ዜሮ አንድ ሰባ አምስት ዜሮ አንድ ሀምሳ አንድ ሰላሳ አንድ በዚህ መታወቂያዎትና ጉርድ ፎቶትን ይልኩልኝና ሐሙስ ፒያሳ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ጎን ያለው የኢትዮ ቴሌኮም ዋናው branch ላይ የፎቶ አዎ።
ፕሮግራም ስላለ ሐ- ሐሙስ አራት ሰዓት ሰዓት እንዳያረፍዱ እዛ መገኘት አለቦት።
እሺ እሺ እናት። እሺ ሐሙስ አራት ሰዓት ላይ እንዳይረፍዱ።
እሺ እሺ እሺ፣ አመሰግናለሁ። መልካም ጊዜ።
እሺ